የሰጡን አስተያየት የለም። ይሄን ብታስተካክሉ
ሄሎ
አቤት
ሰላም፣ ከ ChipChip ነበር የምደውልሎት።
እናቴ
ከ ChipChip ነው የምደውልሎት። hello አይሰማም?
ይሰማል። እሺ
እሺ፣ ከ ChipChip ነው የደወልኩሎት።
እሺ ምን ነበር?
እሺ፣ እስኪ ስለ ChipChip አንዳንድ አስተያየቶች ለመጠየቅ ነበር። እስኪ ተመችቶታል product ኡ? ከ delivery ያለውትን አስተያየት ቢስተካከል የሚሉትም ነገር ካለ እሱን እንዲነግሩን ነበር።
አረ በጣም አሪፍ ነው ነዋል ቆንጆ ነገር ነው የምናገኘለን።
ምን አሉኝ?
ቆንጆ ነገር ነው እያገኘን ያለ ነው። እናመሰግናለን።
ቆንጆ ነው።
አዎ፣
እሺ ቢስተካከል የሚሉት ነገር አለ?
ምንም ነገር የለም እናቴ፣ በጣም አሪፍ ነው።
እሺ፣ እሺ፣ አመሰግናለን። እሺ፣ መልካም ቀን።